ጤና ይስጥልኝ ከጥሪ ማዕከል
Hello Hello ጤና ይስጥልኝ አብሮ ይስጥልን። ሰላም አደርክ?
ሰላም እንዴት አደርክ ጃንስ አለን አልሐምዱሊላህ። እ ትኬት ለመጠየቅ ነበር እሺ ለመቼ ነው ከየት ወዴት
እ ለሰኞ ከአዲስ አበባ ኮምቦልቻ
ለስንት ሰው ነው ለአንድ ሰው መሄጃ ብቻ ነው ወይስ መመለሻ ነው መሄጃ ስንት ነው ዋጋውን ልትነግረኝ ትችላለህ?
ዋጋው 2700 አንድ ብር
2701 ብር አዎ ጠዋት አንድ ሰዓት አለ አንድ ከ- አንድ ማን ነው አንድ ከሀያ እሺ ለሁለት አስር ጉዳይ እሺ አራት ከአርባ እሺ ሰባት ከአርባ አምስት ስምንት ከአርባ እና ዘጠኝ ከአርባ አለ
እሺ እሺ በቃ እ ሁለት ሺህ ስም- ሰባት መቶ አንድ ብር ሁለት ሺህ ሰባት መቶ አንድ ብር እሺ አዎ።
ልም- book ማድረግ ከፈለጉ ደውሉልን እሺ thank you እናመሰግናል ቀሚስ ምንም